የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪዋ እኔ ነኝ። ደራሲው እሱ ነው፣ ተራኪዋ እኔ ነኝ። የመጨረሻው ምዕራፉን ሳነበው ደህና ነሽ ብሎኛል፣ ደህና ነኝ ይላለው ደህና ነሽ ብሎኛል፣ ደህና ነኝ ይላለው። ደህና ደህና ነኝ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ደህና ደህና ነኝ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር